hello ወይ ማሊባባ ነው?
አዎ በትክክል
ሚኒባሶች አሏችሁ? five L አሉ ነው።
ከባንክ ጋር ታመቻችልኛለን?
አዎ በሚገባ
የት ነው የምናየው?
መስቀል flower።
መስቀል flower።
አዎ ወንድም ስንት ይባላል? ስንት ያስፈልገናል?
አስራ ሰባት ከሀምሳ ነው። አንድ እሺ።
ሚሊዮን ወይ ዘጠኝ መቶ ሺህ ብር ይዘህ ከመጣ እሰጥሃለሁ መኪና። ችግር የለም አንድ ሚሊዮን ወይ ዘጠኝ መቶ ሺህ ብር ቀሪውን ባንክ አደርግልሃለሁ።
ዘጠኝ መቶ ሺህ ብር አለኝ።
በቃ ና ችግር የለም።
ስለዛ ነገ ልምጣ መኪናውን ልፈትሸው።
አዎ እናና ይፈተሽ ስልክ መኪና ስጠኛ፣ የአንተን ስልክ ስጠኝ።
ይቻላል።
ዜሮ ዜሮ ዘጠኝ ዘጠኝ አስራ አንድ አስራ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ዘጠና ማን ልበል?
ተስ ይባላለሁ።
እሺ እሺ ወንድሜ ነገ እደውልልሃለሁ። ባለበት ፈትሸውና ያው ግድ ሞተር ማስፈተሽ ስለሚኖርብኝ እሱን አሳያለሁ። ከዛ ወደ እዛ ትሄድ። ወለዱ ስንት ነው ወንድሜ? ይቅርታ አስራ አምስት ነጥብ አምስት አስራ አምስት ነጥብ አምስት አዎ።
ወራዊ ስንት ይመጣል ማለት ነው?
ወራዊ በ እንግዲህ በአምስት በስምንት መቶ ሀምሳ ነው የሚመጣው በስምንት መቶ በአምስት ሺህ ዓመት እ አዎ ወደ ሀያ ምናምን ሺህ ሀያ ስምንት ሺህ ሀያ ስድስት ሺህ ባ- አካባቢ በአምስት ሀያ ዓመት ነው?
ስድስት ሺህ ምናምን አካባቢ አዎ
እሺ ሀያ ስድስት ሺህ አካባቢ አዎ።
እሺ እሺ ወንድሜ እሺ